ሄሎ ሄሎ ሄሎ ሄሎ ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
መልሰ ደውል ብሎኝ ነበር እና አንድ ያና- ያናገርኩት እሺ፣ አለ አለ። እሺ፣ አውሩት።
እሺ እሺ፣
hello ይቅርታ ረበሽኩ መሰለኝ ስልኬን ብያለኝ ስለነበረ ነው።
አይ ሌላ ደንበኛ በመሀል ገብቶብኝ ነበረ።
እሺ እሺ እና ምን ላድርግ ብለህ ብዬ- ብዬ ነው ተጨንቄ ነው አሁን የደወልኩት። የሚገርምህ ያለውን ነገር ሙሉ ነው ያሳገደችብኝ። እንደገና ከሁሉ በላይ ንብረቱ ላይ ችግር የለብኝም ተስማምቻታለሁ።
እህም፣ በምትፈልገው ውሳኔ ተቀብያለሁ ብያለሁ። በዋናነት ግን እንዳልኩ ባለው ተቋም ላይ purchaser ነኝ። ትልቅ ድርጅት ነው። እዚህ ቲኬ የሚባል ተቋም ነው። ብዙ ሰራተኛ ያለበት በየወሩ ብዙ የሚገዙ እቃዎች አሉ። የሞል የሚጸዱ እንትኖች አላቂ እቃዎች በጣም